hello
ወይ ወይ ሰላም ንብረት፣ እንዴት ነህ?
እግዚአብሔር ይመስገን ሰላም ነው።
የትኛው ትኬት ነው? እግዚአብሔር ይመስገን። የትኛው ትኬት ነው አልታይ ያለክ?
አይ አልታይ ሳይሆን redeem የተደረጉ ናቸው እንዳለ አ ሐምራዊ መቶ ሰባ ስምንት ብለሽ የላክሽልኝ የለም?
እሺ እሱ የጧት አረንጓዴ- ላኩልህ።
okay እቺ አረንጓዴ የተሰመረችዋ ብቻ እህ እሷ ብቻ ነው ያለችው።
ንብረት አዳማ የሚለው ሱቅ ላይ ያለውን ነው እንጂ ሐምራዊ መቶ ሰባ ስምንት የሚለው ላይ የለም።
እኮ አዎ፣ እሱ ላይ ነው እንትን ያለው complain የቀረበብኝ። ያው መ- ንብረት አዳማ የሚለው ምስራቅ ፓወር ሃውስ እነሱ ዛሬ አልሰሩም።
ንብረት አዳማ ንብረት አዳማ የሚለው ዛሬ አልሰሩም። እ፣ መብራት ትንሽ አስቸግሮ ነበረ። redeem ይህ ያርጉት እኮ አያርጉት የሳምንት- አላወቅኩም ያለፈው ሳምንት ነው።
እኮ ያለፈው ሳምንት ገብቶኛል እ፣ ስልሽ፣ አይ redeem አላደረጉትም የንብረት አዳማ ነው okay፣ የምልሽ።
አሀ።
complain የቀረበብኝ የእንትኑ check ነው ሐምራዊ አላረጉትም።
መቶ ሰባ ስምንት አዎ፣ ያኛውን check አላረጉትም።
okay፣ እሺ፣ ይሄኛው መቶ ሰባ ስምንቱ ግን እሺ፣ እ፣ አረንጓዴ የበራበት ብቻ ነው ያለው።
okay። ሌሎቹ እንዳለ የሉም፣ redeem የተደረጉ ናቸው።
አዎ አዎ እሺ፣ በቃ check አድርገውና check እዛ ላይ አድርጉ።
እጽፍልሃለሁ፣ ችግር የለውም።
እሺ እሺ ንብረት